ጤና ይስጥልኝ የሎቪዛ ሊዲያ ነኝ እባክዎትን ምን አይነት የጉዞ መረጃ ልስጥዎ?
እኔ እንትን ጥብቅ ሬዲዮ ላይ ሄጄ ነበር።
ምን አሉ?
hello?
ይሰማኝ አይሰማም አይሰማዎትም?
ይሰማኛል።
እሺ
እኔ እንትን በመንግስት ደረጃ ወደ አረብ ሀገር የሚልክ ሰ- እንትን መረጃ ሰምቼ ነበረ።
እሺ የሚልክ ከሆነ በመንግስት መረጃ የተባለው እንትን ፈልጌ ነበረ እንደ አድራሻ ምናምን የሚሰጥ ከሆነ እሺ እሺ ደንበኛችን
እሺ።
እ፣ ወረቀትና እስክሪብቶ ከያዙ ልንገሩት